Hello ጤና ይስጥልኝ ጤና ይስጥልኝ ከአሪፍ ቤት ነው የምደውለው ስልክዎት ተቋረጠ እ ተቋረጠ እሺ መቶ ሀምሳ ብር እና ሁለት መቶ ብር ከቴሌ ብሮት ወደ ዳሽ ቤት ብለውን ነበረ ከዳሽ ቤት አዎ።
ወደ ቴሌ ብሮት ስንት ብር ነበር አምስት ብር
ስሞትን ማን ልበል አለማየሁ የሚነጋሽ
አሁን በደወሉበት ስልክ ቁጥር ነው የሚጠቀሙት አ- ይህን ቴሌ ብር አዎ አዎ ከቴሌ ብር መልእክት ተልኮልዎታል አደለ ደረሰኝ
አዎ ከቴሌ ብር ልኮልኛል አዎ።
እሷን ደረሰኛዋን screenshot ያንሱና አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል ስልክ ቁጥር ያዙ
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት አምሳ አምስት እሺ ከዳሽ ቤት ደግሞ ወደ ቴሌብር እንዳስተላለፉ የሚያሳይ ዳሽ ቤት የ betting ቤት wallet ዎች ላይ transaction history ይኖርታል። withdraw ላደረጉበት አንድ- አይ አድርጓል አሳይሻለሁ ልክልሻለሁ እሷንም screenshot ያንሱና እንዳ ይልኩልን። ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እሺ ደውላችሁ እሺ ተጋ